ሄሎ ዳዊት ይባላል። እዚህ ጋር ነው የምደውለው።
እሺ
agent ነኝ እዚህ ጋር ላይ እሺ last week አርብ አካባቢ ሪፖርት አድርጌ ነበር። በጣም እንትኑ አስቸግሮን odd ኡ በጣም እየተበላን አ እና ኬኖ odd ኡ ተስተካክሎልናል።
okay
እንትኑን ማስተካከል ይቻላል እንዴ?
ምን የ dog ና spin
odd ኦቹን አዎ
እስኪ check ላድርግልህ። ቆይኛ መስመር ላይ check አድርግልኝ እና አሁን ኬኖ ጥሩ ነው። በቃ ሁሉስ ጥሩ ነው።
እሺ መስመር ላይ አርብ ዕለት ነው።
ከጠብቀኝ እሺ እሺ ቀበሌ አስር ጅጅጋ ቀበሌ አስር የሚለው shop ነው።
ሄሎ አቤት አቤት።
አ ጠይቄል ነበር supervisor አይስተካከልም የ dog ና spin ማለት ነው አ ስታንዳርድ ነው ማለት ነው።
አ
አ okay መስተካከል አይችልም።
አ እሺ እሺ ለማወቅ ነው። thank you እሺ እሺ እሺ።
መልካም ቀን መልካም ዳይላቸው